Hello? Hello? Hello? Hello? hello አሁን ተደውሎ ነበር። በዚህ ቁጥር ከቤት ቤት ነው የምደውለው።
ወዬ
ይኸውልህ እንትን አሳውቄልሃለሁ። እሺ ለቻፓ እንትን ብያለሁ። text ጽፌልሃለሁ። ትንሽ ደቂቃ ጠብቅ፣ ይገባልሃል። እሺ እሺ፣ እኔ ውድ እሺ፣ እሺ። እናመሰግናለን።
እሺ፣ በጣም አመሰግናለሁ።
እሺ፣ ምን ማለት አድርጌልሃለሁ። ችግር የለውም። ትንሽ ደቂቃ ጠብቅ።
እሺ እሺ